hello ዋሽንግተን ሆስፒታል እንትን ለመጠየቅ ነበር information። ሙሉ ምርመራ አላችሁ አይደለ?
አለን። አዎ።
ካርድ ስንት ነው?
አምስት መቶ ነው ካርድ አምስት መቶ ራጅ ምናምን ሲከፈልስ?
እኮ ያው እንደሚታዘዝልዎት ላብራቶሪ ይወሰናል።
አሀ ዋጋው አይታወቅም።
ያው እዛው ሲመጡ ይነግሮታል። እያንዳንዱ ወረፋ ወረፋ የለም አይደለ?
ያው ሊኖር ይችላል ወረፋ የተወሰነ አ እንደዚህ ማስመዝገብ አይቻልም።
መጥተው ነው እሺ እሺ እሺ እማ